ጤና ይስጥልኝ ሁሉ ስፖርት በኮምን እርዳት
ቴሌይርጋ ተቋርጦ ነው እንዴ? ይቅርታ።
አይ አልተቋረጠም፣ ሲስተም እያስተካከልን ስለሆነ ነው።
ኦኬ። አይ ዲፖዚት ለማድረግ ፈልግ
ዲፖዚት አሁን እየሰራ አይደለም። ሲስተሙ ዲፖዚት ዊዝድሮውንም አይሰራም።
አዎ ዊዝድሮ ማድረግ ይፈልጋሉ።
አዎ እሺ፣ ስልኮትን ይንገሩኝ። ዊዝድሮ አለ የሚያደርጉበት
ዜሮ ዘጠኝ ሰባ ሁለት ዜሮ ዘጠኝ ሰባ ሁለት ሰላሳ ሁለት ሰላሳ ሁለት ሰላሳ ሁለት አሁን ሰላሳ ሁለት ሀያ ሁለት ሀያ ሁለት እሺ ድሮ በሌላ system ልናስተካክል ስለሆነ እንደውልሎት እና ከዛ የምንፈልገውን information እንቀበሎታለን። የ deposit ኡ ግን ለጊዜው እየሰራ አይደለም። check ከቴሌብር ውጭ ማለት ነው።
ሄሎካሽ ይሰራል።
ሎካሽ አልጠቀም ከቴሌብር ውጭ ለማድረጋቸው ነው እናንተ
አው ከቴሌብር ውጭ ሌላ እስኪሰራ ድረስ ሌላ አማራጭ እንድንሰጡት ነው።
እሺ ካለ እሺ እንትን በል እሺ እንደውልሎታለን።